ሰላም ጤና ይስጥልን። ችብችብ ተባኮም እንደተው እንዴት ነሽ? አሁን ደውዬ ነበረ። አንቺ ግን ሌላ ሰው ነው እንጂ አንተ እንደ መኮረን ያዙ። እሺ፣ ሶስተኛ ሰው አላስገባም።
በዚህ ስልክ ነው።
አዎ፣
ምን ሆኖቦት ነው?
አላስገባል። ሶስተኛ ስልክ ሰው ሲሞክሩ እምቢ ይላል፣ እምቢ ይላቸዋል።
ኦኬ፣ የሚያመጣላቸው ጽሁፍ ምንድን ነው? አዎ፣ መኮረኒ ፍሬላ እንትን ነው፣ አክቲቭ ነው ግሩፑ።
እንትን በቂ እንትን የለንም አይነት መሰለኝ፣ እርግጠኛ አይደለሁም።
አውት ኦፍ ስቶክ።
አዎ
ኦኬ፣ እሺ፣ አሳውቅሎታል። ሲስተም ችግር ነው፣ እርሱንም ይስተካከላል። ሊሞክሩት ግን እርሱ ሰዓት ላይ ሞክሩት።
አሁን ለሌላ አሳው ሰው ነው። እኔም ኦልሬዲ ወረድ ያልኩ ሶስተኛ ሰው ፈልጎ ነበር።
ኦኬ ገባኛው። ሶስተኛ ሰው ካልገባ እኮ የንያም የበረከትም አይመጣም። ፌል ነው የሚያደርገው ግሩፕ እና
እኮ እንዴት ያድርጉት አይደል አሳውቃለሁ። ትንሽ ቆይተው እርሶ ይሞክሩ ግሩፑን።
ነው? እሺ አዎ።
እሺ እሺ